ጤና ይስጥልን።
ሰላም ነው?
እግዚአብሔር ይመስገን አባት።
ተስፋ ደውዬ ፈልጌ ነበር አለ።
ምን አለኝ?
ተስፋ ተፋጽ
እሺ አዎ፣ ተስ ማሊባባና ተሴ እኛ ነው። ምን ልርዳው?
አይ እሱ ፈልጌ ነበር የሆነ መኪና ሳ- እያሳየ ነበር። አሁን እሺ ምን አይነት መኪና ነው?
ኮሮላ ምናምን khaki color የአስራ ስምንት አ
እሱ የለም አሁን ተሽጧል። አባት
የለም አዎ ተሽጧል።
እሺ። ልጁስ የለም
ሰሞኑን ነው የሚገባልን ኮሮላዎች።
እሺ